ጤና ይስጥልኝ በሽታ ባይት ነው የምንረዳው።
ምነው ማታ ትላንት ዲፖዚት አርግተን እሺ
ብሩ ላዩ ላይ አልወጣማ መሴጁን ልከህልናል ቴሌግራም ላይ?
አዎ ልኬያለሁ በቃ እምቢ አለ።
ማን ልበል የቴሌግራም ስምህን?
ቁጥሩን ልንገር ቁጥሩና አይ አይደለም ስምህን የላክበትን የቴሌግራም ስም ንገረኝ ወይ ደግሞ ሀይ በለኝ ከላይ እንዳገኘው መሴጁን ለቻፓ ልላክልህና አስተካክልልህ እናልከኝ እንትን ቴሌግራም ስሙ ኤልሳ ሽምሱ
ማ hi በለኝ hi በለኝ ቴሌግራም ላይ አሁን እሺ እሺ እሺ እሺ